ጤና ይስጥልኝ ቴስ ብር ነው የምትገባው።
ጤና ይስጥልኝ። የተጠቀሰውን amount ነው የማስተላልፈው፣ እሱን ብቻ ነው።
አዎ
እኔ አሁን በቴሌግራም ደርሶኛል።
አዎ፣ ቴሌግራም ላይ booking እና መክፈያውን አማራጭ ልኬልዎታለሁ።
በ- በኢትዮጵያ ንግድ ባንክ በ mobile banking ማስተላለፍ ይቻላል። አ ስለዚህ እሱን ልጠቀም።
አዎ፣ ከዛ screenshot አድርገው ይላኩልኝ ቴሌግራም ላይ ምን ምን?
screenshot አድርገው ቴሌግራም ላይ ይላኩልኝ እሺ የከፈሉበትን።
እሺ
እሺ፣ እሺ።